Hello?
Hello. Hello.
Hello ወይ ወይ ወይ ወይ ሰላም፣ እንዴት ዋልክ?
እግዚአብሔር ይመስገን ሰላም ነው አለን፣ እግዚአብሔር ይመስገን።
እጹብ ድንቅ ልጅ ለመጠቆም ነበረ።
እሺ፣ ይቻላል። ስሟ ማን ነው? እድሜዋ ስንት ነው?
አምስት አመት ወንድ ልጅ ነው። አምስት አመቱ ነው።
እሺ፣ ምንህ ነች ወይ ምንህ ነው?
እ ምንህ ነች ወይስ ምንህ ነው?
ኧረ አጋጣሚ ነው ያወቅኩት፣ ግን በጣም ፈጣን ልጅ ነው። ለዛ ነው ስሙን ማን ልበል?
ስሙን
የህፃን ወይ ልጠይቅ mother ኡን
እሺ፣ የቤተሰቡን ስልክ ያስፈልጋል። አት- አንድ ላይ ጠይቀ ደውል።
የቤተሰብ ከ የማዘሩን ስልክ ልክልሻለሁ።
አይ ደውለ ነው የምትነግረኝ።
እ እሺ እሺ